ጤና ይስጥልኝ ሁሉ ስፖርት ነው የምንለው።
እንትን እናት ቅዳሜ ሁለት ሺህ አምስት መቶ ብር ና የበላሁት ማለት ነው። እዛ አንድ ሺህ ብሩን አንድ ሺህ ብሩን withdraw ብዬው ተጫውቼበት ነበር። አንድ ሺህ አምስት መቶን withdraw ብዬው withdraw ይላል፣ ግን ብሩ አልወጣልኝ። እናንተ ጋር ነው የቀረው። screenshot አድርጌ ልኬላችሁ ነበር። አሁን
ማን ነው የሚለው ስሞት የቴሌግራም
ፍረ ህይወት ኃይሉ
ፍሬው ኃይሉ
ፍሬው ኃይሉ ፍሬው ኃይሉ ፍሬው ኃይሉ
ተመልሶሎታል። እሺ ይሞክሩ።
አሁን ተመለሰ።
አዎ እሺ እሺ እሺ እናትሽ